હેલો આવેશ રેશભાઈ ધુરુપનગર જી እሺ እዚህ ሰላምበር ብራንች ነበር የምንደውለው አለ የአህዱ አህዱ ጋሞ ሰላምበር ብራንች አህዱ ጋሞ
ሰላም ጋር አዎ።
እሺ
እና እዚህ ያሉ ሰዎች ንግድ ፍቃድ እዚህ ነው የምታወጡት ግብርም እዚህ ገብሩ ምናምን እያሉን ነበር
እሺ ቆይ እሺ አንድ ደቂቃ ማን ነበር ስምን ያልከኝ
አህዱ ጋሞ አንለይ አንድ ላይ እሺ hello አንዴ አቤት ፋይናንስ ደውለህ አናግራቸው እስኪ
ፋይናንሶችን ላናግር አዎ እነሱ ነው የሚመለከቱ